Hello?
No. መስመር ላይ ነው መስመር ላይ ነው
ሰላሙ እንዴት ነሽ?
እግዚአብሔር ይመስገን።
ቶክ ላይ እንትን አይቼ ነበር ሁለት ሺህ አንድ ምን አይነት
ሁለት ሺህ አንድ Vitz
ሁለት ሺህ አንድ
ሞዴል
ምን ምን መልክ ነው Vitz
ይህ ሁለት ሺህ አንድ ይኖረን
ምን አልሽ? ተራለች
ይኖረናል አባት
እኮ የት ነው ቦታችሁ ለማየት ዋጋውን የፈለጉት
ዋጋውንና ለማየት አዎ፣ ቦታው ዋጋውን የፈለጉት አባት
አዎ አዎ ዋጋውን
ይጠብቁኝ ወይሽ
እሺ
መስመር ላይ ነው
አለው አዎ
ድምፆ ትርቋል ቁጥር ምትወድ ዜሮ ዘጠኝ አርባ አራት ድምፆ ትርቋል ዜሮ ዘጠኝ አርባ አራት እሺ ዜሮ ዘጠኝ አርባ አራት
ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት
አስራ አንድ
አስራ አንድ አዎ አስራ አንድ
እሺ በዚህ ልደውልሽ እሺ እሺ ዜሮ እሺ